ሄሎ
ሄሎ ይቅርታ ከችግር ነው የምደውልሎት።
እሺ እሺ።
እርሶ ያሉበት ቦታ እና የሞሉት location አንድ አይደለም። ይቅርታ እርሶ ያሉት የት ነው? ጀሞ ነው አይደለ?
ጀሞ ነው። አዎ የሞላሁት የት ነው?
ፍላወር መስቀል ፍላወር
በእኔ ራሱ ያለው የተሞላው location አዎ፣ ግሎባል ሆቴል አካባቢ ነው የተሞላው።
ቁጥሩን check አድርገሽዋል?
አዎ ቁጥሩን check አድርገዋለሁ። አሁን እኮ ገብቼ እያየሁት ነው። customer ነው እና ከዚህ በፊት ጀሞ ስለሚለው አሁን ገብቼ ሳየው ግሎባል ሆቴል አካባቢ ነው መስቀል ፍላወር ጋር
okay። ሲደራ በምሎ ወይስ በአንድ ቤት ነው?
በአብዱረዛቅ በቲድራ እኮ ዛሬ የሚወጣ order የሉትም።
አ በአብዱረዛቅ ነው ሁለቱም ማለት አሁን check አድርጊያለሁ።
አዎ ጥቅል እሺ።
ጎመንና ድንች በአብዱረዛቅ ነው እሺ መፍትሄው እና መፍትሄው ምንድነው? ነገ ነው የሚመጣሉት ነው የምሉት።
እሺ ነገ ይምጣ ሁለቱም።
አዎ ነገ መምጣት ይችላል። ያው ማታ ላይ ተደውሎ check ይደረጋሉ። ጀሞ እ።
ይምጣልኝ በለው፣ በቃ ጀሞ ይመጣሉታል። ሁለቱም አይተም
ችግር የለውም። እሺ ይቅርታ ችግር የለውም። እሺ አመሰግናለሁ።
አዎ።